Alô? Alô?
ጤና ይስጥልን ብስት
ሻባቅ እዚህ ዳይን እዚህ ዳይን ሄሎ
ቻባ ጉር ለቀዋል። በእናንተ ቦታ ገና አልተለቀቀም።
እሺ፣ አንዴ ቆይ ትራንስፈር ላድርገልሽ።
እሺ
ብዙ ሸሸቅ ለምረ
ሄሎ ጤና ይስጥልን።
አዎ ወንድሜ፣ አሁን የደወልከው ነው አይደለ?
አዎ ያኛው ልጅ ነው። ስልኩ አካውንቱ ዜሮ ዘጠኝ ዜሮ ዘጠኝ ነበር።
ሰላም ጤና ይስጥልን ብስት ቤት
አዎ ውዝድረው ነበር እያፈለግ
ዊዝድሮ ዊዝድሮ አዎ።
አድርገህ ነው? ስንት አዎ።
ብር ስንት ብር ነው?
ሶስት መቶ በኢ ብር አርግቼ ነው።
ዊዝድሮ አይደለ?
አዎ እሺ ስልኩ ጠብ- ስልኩ ይናግራል።
መቼ ነበረ?
ማታ ነበር ስልኩ ይናግራል።
እሺ ንገረኝ።
ዜሮ ዘጠኝ ዜሮ ዘጠኝ እሺ እሺ ስልሳ ሁለት ስልሳ ሁለት ስልሳ አንድ እሺ
አስራ አንድ አስራ አንድ አዎ መጨረሻው
እሺ
ከነቻባ ደወልኩ።
የመቼ ነው?
ማታ ማታው እም፣ አምስት የማታ- አስራ ማታ አንድ ነው።
ሰዓት አሀ ማታ ነው ያረከው?
አዎ እሺ
አየዋ ሶስት መቶ ብር አዎ አለ።
አዋ አባስ ነው አይደለ? አባስ ወይ በኢብር ላክልኝ ወይ በጌም እኮ አባስ ነው አይደል ስምክ?
አዎ አባስ አይደል? አባስ ገዲ አ- አዎ ወደ የኢብሩዋ ወደ ቴሌብር ነው ወደ ዜሮ ዘጠኝ ሰላሳ ዘጠኝ
ወደ ቴሌ ብር እንዳትላኪ ወደ ጌም መልሽ።
መመለስ አልችልም እኔ አንዴ እንትን ነው process ላይ ስለሆነ ቻፖች እሺ ናቸው በቴሌ ብር በምትልኩ ቁጥር ልንገርሽ።
እኮ እኔ አይደለም ምልከው አንተ እኮ አንዴ አዘከዋል
አይ እኔ በኢብር አርግቼ ነው እኮ ይኸውልህ ወደ ዜሮ ዘጠኝ ሰላሳ ዘጠኝ ሀያ ዘጠኝ ስልሳ ስድስት ሰላሳ ስድስት ወደዚህ ቁጥር ነው የሚገባው አዎ አዎ።
በኢ ብር ነዋ። በቴሌ ብር ሳይሆን በኢ ብር።
እኮ ይኸውልህ በዚህ ቁጥር ብቻ ይገባል ሶስት መቶ ብሩ process ላይ ነው ያለው ይገባል በቴሌ ብር እንዳ- እንዳታርጊ።
አይደለም ያው ወደዚህ ቁጥር ነው የሚገባው ቴሌብርነት ሰው ወደ ዜሮ ዘጠኝ ሰላሳ ዘጠኝ ሀያ ዘጠኝ ስልሳ ስድስት ሰላሳ ስድስት በኢብር በኢብር የፈለግ ነዋ
እኮ አንተ ያዘዝከው በዚህ ነው አይደለ
እኔ እያዝኩ እ፣ በቴሌ ብር በምታስገቢ ቁጥር ልንገርሽ ጻፊው።
እኮ ይኸውልህ እኔ አይደለሁም። በቃ አንተ እኮ አንድ ጊዜ አዘከዋል። ወደዚህ ቁጥር ነው የሚገባው።
በቃ በ- እኔ ደግሞ ያስኩት በኢ ብር ነው። ብሩ ደግሞ በኢ ብር ጠብቀዋለሁ። ልቀቅ።
እሺ፣ ያው በዚህ ወዳዘዝክበት ይገባል። ትንሽ ጠብቅ።
እሺ በሰበሰብ